ሄሎ ሄሎ አቤት።
ስልሳ አንዴ ስልሳ ዘጠና አራት ስልሳ ዘጠና አራት ዘጠና ሁለት ዘጠና ሁለት እሺ፣ ምንድን ነው አስወጪ በእናትሽ።
ተቃራኒ ነው?
አይ እኔ ያለሁት ሀያ ሁለት ነው። ሚጾ ከንበል ነው።
ቆይ እሺ፣ አትዝጋው እሺ።
እሺ
ወይ ጸጋ፣ ወይ ሄሎ ጸጋ፣ ወጥቶልሃል? እሺ እሺ እሺ፣ አመሰግናለሁ።
እሺ አባዬ